ሄሎ ጤና ይስጥልኝ። አንድ ምን ልርዳ?
እንትኑ ዳውሳ በኦንላይን ላይ ያለቀቀ መሰለህ።
ማለት
ካሽር ካልተልን ነገር አዎ፣ ንገረኝ።
ዘጠና ስድስት
ሰጥ ዘጠና ስድስት
ሀያ እሺ፣
አርባ ሰባት እሺ፣
ስምንት
እሺ። ቼክ እያረኩልህ ነው። ሰማንያ ብር bonus cash back ተሰጥቷል። ታማ- ሰማንያ ብር አለካ አ- አ-
እሺ እሺ እሺ፣ እሺ።